ጤና ይስጥልኝ Hello Visa ሊዲያ ነኝ። ባኮት ምን አይነት የጉዞ መረጃ እንስጥዎት?
ካናዳ ለስራ ነበረ።
ካናዳ ለስራ ፈልገው ነው? እሺ ፓስፖርት አሉት?
ገና አልመጣልኝም።
እሺ process ኡን እንድነግሮት ነው የሚፈልጉት?
ነው
እሺ የካናዳ official website Government of Canada እዛ ስር ገብተው immigration immigration and citizenship የሚለውን እዛ ላይ click ያድርጉና search bar ይመጣሉ